ጤና ይስጥልኝ። አሪፍ ፒኤም አሪፍ የባኮም ልርዳዎት
ብዙ አብደቢለኪት ነበር ሬፉ አስመዘገቤ ጅራ ምን አሉኝ?
ብር አስመዝግቤ ነበረ እሺ ተይዞብኝ ምናምን ብዬ ወደሚመለከተው አካል እናሳልፋለን ብሎ አሳልፈናል ብሎኝ ነበር።
ዛሬ ነበረ ያስተላለፉት ያመለከቱት።
ያመለከትኩትማ ዛሬ ነው።
እህ በዚህ ቁጥር ነበር።
አዎ በዚህ ቁጥር ነበር።
እሺ ስሞትን ይንገሩኝ።
የቴሌ ብሩ ስም ልንገርሽ ወይስ?
አዎ የቴሌ ብሩን ስም አቶ አብዱል ቃዲር ቲልሞ ይላል።
እሺ ደንበኛችን ቁጥሩ ይሄ ነው የቴሌ ብሩ።
አዎ ይሄ ራሱ ነው።
እሺ እያየሁሎት ነው። መስመር ላይ ይጠብቁኝ ትንሽ።
እሺ እሺ አሁን እንደሚያሳየኝ እዚህ ጋር የላኩት መረጃ እና የሰጡት screenshot ተያይዞ ለሚሰሩ ክፍሎች ተላልፎላቸዋል። ተስተካክሎ እንዳለቀ እኛ ደውለን እናሳውቆታለን።
okay ይቆያል ማለት ነው።
እ፣ እስከዚህ ሰዓት ማለት አንችልም፣ ግን እኛ በእኛ በኩል ደግሞ መደወሉትንም ጭምር እናሳውቅና ቶሎ እንዲስተካከልሎት እናደርጋለን።
እሺ እሺ፣ ሌላ ምረዳውት ነገር አለ?
አይ ሌላ እንኳን የለም ይሄ ነበር።
እሺ፣ ስለ ደወሉ እናመሰግናለን። ቀጥሎ ከሚሰሙት በኋላ ስለ አገልግሎት አስተያየቶትን ያስቀምጡልን። መልካም ምሽት።